A'a, የትኬት አይደለም ቤት ቤት ቤት ኪራይ ብንድዳው
ሄሎ ሄሎ አይደለም ቤት ቤት ቤት ነው የምንድዳው።
አዎ በአራት postponed የሆነ ነበረኝ እሺ
ወይ ብሩንም አልለቅም አለኝ።
postpone ኡን አላረመልህም?
አላረመለኝም ተራዝምዷል ተብሎ ነበር። እስካሁን ይኸው በአራት ነው። እስካሁን እምቢ አለኝ።
በሀያ አራት ሰዓት አልፎታል። እሺ ticket ID ወይ cashier code ንገረኝ።
cashier code አዎ አርባ ስምንት cashier code ኡ ነው።
cashier code ነው።
አዎ አዎ እሺ ጠብቅኝ።
እሺ ችግር የለም።
ከስር አስር አስር ንገረኝ።
እህ
ሃምሳ ሰባት ሀምሳ ሰባት ሰማንያ ሶስት ሰማንያ አምስት ሰማንያ አምስት ሰማንያ ሶስት ሰማንያ ሶስት እሺ እ እሺ already እኮ void አድርጎታል። ብሩ አልገባልህም? ስምንት መቶ ዘጠና ዘጠኝ ብሩ አልገባም።
okay እኮ ካሸሩ ጋር ሄደህ ለምን አትቀበልም? በ cashier ነው አይደል የቆረጥከው?
አዎ አለቀቀልንም ማለት ስምንት መቶ ዘጠና ዘጠኝ ብር አዎ ስምንት መቶ ዘጠና ዘጠኝ ብር ነው። እሺ ስለዚህ እሺ እ አንዴ ጠብቀኝ እሺ።
okay እሺ አይ ታስለቅም ነው።
እሺ አንዴ ሄሎ hello hello እሺ ትንሽ ትንሽ ቆይና ስጣት እሺ። ለእሷ እሺ።
ይለቅልሃል።
እሺ እሺ thank you ስለደወልን አመሰግናለሁ። መልካም ቀን።
አሜን